Hello ጤና ይስጥልኝ።
እግዚአብሔር ይመስገን።
Cold Stone
አ
ከአሪፍ ነበር የምደውልለው። ሳምራይ ትባላለሁ።
ወይ ሰ- ሰላም እንዴት ዋልሽ?
ምን አሉኝ?
ሰላም እንዴት ዋልሽ ነው ያልኩሽ።
እግዚአብሔር ይመስገን። እንዴት ነህ?
አይሰማም?
ይሰማል። አሁን እሺ እ፣ ምን ነበር?
ላለፉት ተከታታይ ቀናት POS ማሽናችሁን እየተጠቀማችሁ አይደለም እና በ POS ማሽኑ ዙሪያ ያጋጠማችሁ ችግር ካለ ለመጠየቅ ነበር።
Okay አይ እ፣ ዛሬ ጀምሩበት ምናምን ተብለናል መሰለኝ። አ እስ- እስካሁን con- confirmation አልደረሰንም ነበረ። አሁን ደርሰናል፣ እንጠቀምበታለን። ችግር የለም፣ እንጂ ሌላ ያጋጠማችሁ ችግር የለም።
ሌላ ችግር የለም። አ፣ እሺ ደንበኛችን፣ እናመሰግናለን። መልካም ቀን ይሆንልዎት።